Hello ሰላም hello ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ከአዲስ አውትፊትስ ነበር ምደውለው።
ከየት ከአዲስ አውትፊትስ ነበር ምደውለው። ሽቶዎች አዘሽ ነበር።
እ፣ አዎ እሺ
እ፣ order ኡን ለማስጀመር ትፈልጊያለሽ?
እ፣ አዎ አላሰብኩበትም፣ ግን I don't ይመስለኛል፣ ግን አሁን አይደለም
Okay እሺ እሺ።
ልደውል።
መ- ይሄኛው ስልካችሁ ነው?
አዎ በዚህም ስልክ በቴሌግራም አ- account ኣችንም ማናገር ትችያለሽ።
እሺ thank you።
እ፣ አስፈላጊ ከሆነ ደግሞ ለመረጃ እንዲሆንሽ ባለሶስቱ እጃችን ላይ አለ።
Okay ባለ አራቱን የሌለው ባለ አራቱ ነው pre-order። Pre-order ሲሆን ደግሞ አስራ አምስት ቀን ይቆይብሻል። ነገር ግን on hand ስለሆነ ያለው እሺ፣ ባለሶስቱን መውሰድ ትችያለሽ። በመጠን ብቻ ነው እሺ።
የሚለያዩት።
እሺ thank you። እሺ እሺ፣ አስቤበት እናመሰግናለን።
ደውልሻለሁ።
እሺ